Hello Hello፣
Hello፣ እንዴት ነው?
እም?
እንዴት ነው? ሰላም ነው?
አለን ይመስገን። ምን ልርዳው?
እ፣ ምንድን ነው freelance ነው አይደለ?
አዎ፣ አዎ፣
እ፣ እናንተ አሁን ከ freelance ኢትዮጵያ ነው አይደለም? ይሄ
አዎ፣ አዎ። ምን ልርዳው?
እ፣ free- freelance international ላይ እ፣ በኦንላይን እየሰራው ነበረ።
እም? እም?
freelance international ላይ እሺ፣
እና እናንተ አሁን ከነሱ ጋር ግንኙነት አላችሁ አይደለም? freelance international እና ኢትዮጵያ ማለት ነው።
Afriwork freelance ኢትዮጵያ ነው የኛ፣
አ international አይደለም።
አዎ እዛ ላይ እየሰራን ነበረ በኦንላይን
ምን ላይ የኛ ላይ ነው ወይስ ሌላ ላይ?
አይ international ነው freelance international ይላል።
okay፣ እሱ የኛ አይደለም። የኛ አፍሪ ወርክ ፍሪላንስ ኢትዮጵያ ነው። እሺ፣
አ፣ ከ- አፍ- አፍሪ አፍሪ ወርክ
አ አፍሪ ወርክ ፍሪላንስ ኢትዮጵያ
እሺ